በጣም ያለው ጤና ይስጥልን ደስተቤት ሄሎ
ጤና ይስጥልን
አሁን ሰላም ነው።
አለ ምን ነው አሁን ምን ነው ቻክቡት ወን በላው ገና ደግሞ ትብስት ያላረግም።
ቴሌግራም ላይ የላኩልን እሺ አይዲውን
አሁን አንድ ሺህ ብቻ ነው።
የገባው አዎ አንድ ሺህ አንድ ሺህ ብቻ ገባው።
አንድ ሺህ ስድስት መቶ ነው የገባሉት አይ አንድ ሺህ አንድ መቶ ነው።
እኮ ልክ ነው እኮ ታዲያ
እንደዛ ነው።
ማለት አዎ አርባ ምናምን ሰው ነው የበላው የ jackpot ኡን እሺ አምባር የሚለው ነው አይደለ አ እኮ አርባ ምናምን ሰው ስለበላ jackpot ስልሳ ሺውን ለአርባ ምናምን ነው የምናካፍለው እሺ
okay እንደዛ ስለሆነ ነው
አ